how
አቤት ሰላም ጤና ይስጥልኝ ድርጋቢያን
አብሮ ይስጥልን። አዎ እንደምን ናቸው?
እሺ እግዚአብሔር ይመስገን። አቤት ምን ነበር? ሄሎ hello አቤት አቤት ምን ነበር አባ?
ደብረ ብርሃን ሰዎች መስለሽ ነው የምልሽ።
ደብረ ብርሃን እ ደብረ ብርሃን ለመስራት ፈልጌ ነበር እናንተን በስራ የምልሽ
ከኛ ጋር አብረህ መስራት ፈልገህ ነው ወይስ ዕቃ እንዲላክልህ ነው?
ከእናንተ ጋር አብረን መስራት- መስራት ፈልጌ ደብረ ብርሃን ላይ ሆኜ ነው።
okay እሺ ስልክህን ይዘውና መልሰን እንደውልልሃለን። የሚመለከት ሰው ክፍል ደውሎ ያወራሃል። መልካም ቀን።
ይደውል